የስፖርት ሴንተርም ልርዳዎት?
ሰላም ትኬት ቡክ ለማድረግ ነበር።
እሺ ከየት ወዴት?
ከዚህ ከአዲስ አበባ እህ፣ ተግላሪያን በርታ ኦር ደግሞ አላና ጆርጂያ
እሺ። ስለዚህ በየትኛው ሌሎች? በአትላንታ ሌሎች
መች- ምን እፈልጋለሁ? አትላንታ አራት ቀን ነው እ ሳምንት ምን አለ?
በሳምንት አረ- በሳምንት አራት ቀን ነው ያለው አትላንታ ፈላይ አዎ።
እሺ መች መች አለች check አድርጊልኝ።
እሺ ቀን ይስጡኝ። ለመቼ አድርጌ ሌሎች? ደርሶ መልስ ነው ወይስ one way?
አይ no no ይሄ one way እሺ ለመቼ ሌሎች?
እም፣ ለቅዳሜ ልይ እሺ
ቅዳሜ ያለው እሑድ ነው መሰለኝ ያለው።
እሺ ቆይ check ላርግሎት እሺ ገና
አለ ቅዳሜ ቀጥታ flight አለ ከአዲስ አበባ አትላንታ okay ማታ አራት ሰዓት ጥሩ።
የሚወጣ flight አለ እሺ
አንድ መቶ ስድስት ሺ ዘጠኝ መቶ ሀያ አራት ብር ነው በኢትዮጵያን Airlines በኢትዮጵያ እንትን ነኝ እኔ አዎ።
ደ- አሜሪካን እንትን ነኝ ኢትዮጵያ ነኝ።
ምን አሉኝ
አሜሪካን እንትን ነኝ
እሺ ፓስፖርቴ ይቆራረጥ።
አሜሪካ ነው ግን አሃ።
sorry ቦታው የለበትም እሺ yellow card አለኝ ሰው አከፋፈሌ normal አለ
እ፣ yellow card አሉት
አለኝ አለኝ አዎ።
ስለዚህ አዎ ይችላሉ
እሺ እና በ check ነው የምከፍለው ወይስ ኦንላይን ነው እንዴት ነው የማደርገው?
እሺ ስለዚህ ቆይ check ላርግሎት አንድ ጊዜ እሺ ብ- እሺ ቅዳሜ አሁን የፊታችን ቅዳሜ ነው አይደለ? December ሀያ አንድ በፈረንጅ አ አ አ አ እንትኑን check ታደርግ ደስ ይለኛል።
ምኑ check ላርግሎት?
የካልጋሪ አልበርታ በእሱም ደግሞ በሀያ አምስት ብታደርግልኝ ደስ ይለኛል።
እሺ
ትኬት ቡክ እያደረኩኝ እኮ ሰላም ነው አለ ጋዜጣ ተርሰምጅማ አቡቀት ቀይ ባረጅማ እና ሌን ነው አሁን ባህል አሁን አሜሪካ ጀዲድ በዛ ብዛ ቀልኩ ነው ይቅርታ ስላቆየሁት። ወደ እሺ።
ካልጋሪ ሀያ አምስት ነው አይደል ያሉኝ?
በሀያ አምስት ያ እሺ በኤር ካናዳ ነው ያለው የሚቀንሰው ዋጋ። ለንደን ላይ ግን እሺ።
ትራንዚት አለው ትእዛዝ ለስድስት ሰዓት ከሀምሳ ደቂቃ።
ችግር የለውም ለንደን ሀገራችን መስባ እሺ ሂትሮ በሂትሮ የሚሄደው
ምን አሉኝ?
ለንደን ከሆነ ሂትሮ airport ነው የሚሆነው ማለት አዎ ሂትሮ ሂትሮ okay አዎ ስንት ይሆናል ብሩ ስንት ይሆናል መቶ ሀያ አራት ሺ ዘጠኝ መቶ ሀያ ሶስት እሺ በቃ ስምሽ ማን ነው? decide አድርጌ ደውልሽ በኋላ ላይ እሺ ይቻላል አለው።
በሞባይል ባንክ ነው የምከፍላችሁ? ምን እንዴት ነው የምከፍላችሁ? ግን አላውቅም።
ፓስፖርቶትን ቴሌግራም ላይ ይልኩልኛል።
እሺ ከዛ book አድርጌ ልክሎታለሁ። ቀኑን፣ ሰዓቱን፣ ስሙን ልክ መሆኑን check ካረጉ በኋላ የመክፈያ ኮድ ልክሎታለሁ። እዛው ላይ ከፍለው screenshot ኡን okay።
ይልካል።
እሺ ማማዬ እሺ እሺ፣ አመሰግናለሁ። ማን ልበል? ስምሽን ያብስራ ያብስራ። አመሰግናለሁ ያብስራ።
እሺ እሺ እሺ ማማዬ እሺ